አውርድልኝማ አውርድልኝ hello ጤና ይስጥልኝ አቤት ከቺፕቺፕ ነው የምደውልልዎት አዎ አሁን አውርታኝ ነበር ስልኳ ጠፍቶብኝ ነው ስለ ነጭ ሽንኩርት ነግራኝ ነበር በእርሶ ግሩፕ እ በእርሶ ግሩፕ የነጭ ሽንኩርት ላይ እ አውርታኝ ነበር እና አዎ አ- ሰው አላስገባም ብሎ አስቸግሩኛል ብላ ነበር አዎ እ የ system ችግር ነው ቆይታችሁ ሞክሩት አሳውቂያቸዋለሁ ይሰራል ብለውኛል እሺ እሺ እሺ ቆይታችሁ ሞክሩት እሺ እሺ እሺ መልካም